ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ጤና ሰነበታችሁ?
እግዚአብሔር ይመስገን።
ሰው መጠቆም ፈልገን ነበር። ታሪክ የሰራ
አይ ራሱ ባለቤቱ ነው የሚደውለው።
እሺ፣ አለው። hello፣ ሰላም ነው?
እግዚአብሔር ይመስገን።
ኃይለ ማርያም ይባላለሁ። የጎንደር ከተማ ተወላጅ ነው።
እሺ፣ የአንድ ሰው ህይወት መቅረብ ፈልገህ ነው?
አዎ፣ መቅረብ ፈልጌ ነው።
እሺ፣ ይቻላል። ስምህም አልበል?
ኃይለ ማርያም አጥናፉ።
ስልክ ሊያዝ
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት ሰባ ሶስት ሰባ ሶስት ስልሳ ዘጠኝ ሀምሳ አምስት ስልሳ ዘጠኝ ሀምሳ አምስት
እሺ፣ እናመሰግናለን። እንደውላለን።
እሺ እሺ እሺ